hello hello ጤና ይስጥልኝ ኢንቨስት ቤት ሰላም እንዴት ነህ?
ሰላም ነኝ ሰላም ነኝ። በእናትህ አሁን አምሳ ብር አስገብቼ እስካሁን የለም። እስቲ deposit ኡ ይኸው እስቲ አ deposit message ኡን ላክልን ቴሌግራም ላይ እሺ፣ check እናደርገን እንመልስልሃለን።
እ
deposit message ኡን ላክልን ቴሌግራም ላይ እሺ፣ እንመልስልሃለን።
እና ይሄ ቁጥር ነው ለምን አታይሽም? ቁጥሩ
አዎ ገባኝ። ካልገባልህ ቴሌግራም ላይ message አለ አይደለ? ከቻፓ ወይም ከሳንቲም ፔይ እየተላከልህ አዎ ቻፓ ነው።
አዎ እሱን ላክልኝ እሺ። ቴሌግራም ላይ ከቤት ቤት ቁጥር ጋር አንድ ላይ ላክልኝ እሱ።
እሺ እሺ እሺ እሺ